Hello? hello ረመዳን አቤት አቤት።
እንዴት ነህ? ሀና ነኝ።
ሰላም ነው?
እሺ አፍታ አልደረሰም እንዴ?
ደርሷል። አስቷል መሰለኝ።
እስቲ አቅርብልኝ አቅርብልኝ። ሰዓቱ እኮ ሄዷል። hello hello አፍታ ነው? እሺ ከቢው ነበር በመቶ ሶስት ስልሳ ሶስት ዜሮ ሶስት የተቀበላችሁት order አልደረሰም
እያደረግን ነው እ እ
እያደረግን ነው።
cancel ነው። እሺ አትስጡት፣ በቃ ሰዓት በጣም ሄዷል። hello hello hello ናት። hello hello
hello hello አሁን ነው አንተ ሬስቶራንት የደረስከው?
አዎ፣ እኔ እዛው ነኝ። ቁጭ ብዬ ነው የጠበኩኝ ያለሁት። pack አድርገዋል። ከፈለግሽ ይዤው ልምጣ። ሰዓት እኔ ጋር አለኝ። አስራ ምናምን ደቂቃ እኔ ለማስታወቅ ብዬ ነው።
ሞተረኛ order ነው እንዴ?
አለም
ብለህ ለምን አለ
አይደለም፣ assign ነው የተደረገው order ኡ እኔ ጋር እና
late ሆኖ ሰዓት- ነው assign የተደረገው?
እህ እህ፣
late ሆኖ ነው assign የተደረግከው?
እ፣ assign አድርጎኝ ነው team leader ኡ እና አሁን እሷን ከፈለግሽ ይዤው አላቆይበትም ለ customer ኡ።
እኮ አሁን እኮ አቅርብልኝ እስቲ ሬስቶራንቷን።
አይደለም፣ እስኪ አናግሪኝ። ሄሎ ሄሎ እናት። ሄሎ ሄሎ፣ አቤት። ሰላም ነው?
እግዚአብሔር ይመስገን። እ፣ አለ።
በመቶ ሶስት ስልሳ ሶስት ዜሮ የተቀበላችሁት order ከአንድ ሺህ አትስጡት።
እዚህ cancel ሆኗል። already ግን ደርሶ ነበር።
አዎ ግን እዛም ሰዓቱ ይመጣል።
በጣም ሄዷል። already አንድ ሰዓት ነው።
okay። አ- እኛ ደግሞ አራት ሰዓት ነው የምንከፍተው። የሚገርምሽ እኮ የዛ ሰዓት ብለን ነው እና ከዛ ቀድማችሁ ከዛ በፊት ነው የታዘዘው። ለ የመክፈያ የዚያ ቀን የመክፈቻ ሰዓታችን አራት ሰዓት ነበር።
እሺ በቃ አትስጡት፣ አትስጡት፣ cancel ይሁን።
cancel አዎ
ሄሎ
ሄሎ ጥለህ ውጣ እሺ።
እሺ